Hello
Hello Hello
ወዬ ችፍችፍ ነው።
አዎ ችፍችፍ ነው።
እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ችፍችፍ ነው።
ያው ችፍችፍ ነው። ምን ልርዳዎት?
አ- አዘን ነበር ትናንት order እና እሺ አልደወልንም ዛሬ እንዴት ነው ብዬ ነው።
እስቲ ስልክ ይነግሩኛል። order ያደረጉበት ዜሮ ስልክ?
ዜሮ ዘጠኝ አስራ አንድ እሺ
ሀምሳ አንድ እሺ ዜሮ አራት አስራ አንድ
በሄዋን ነው ወይስ እርሶ ነው ታድሚ?
አይ እኔ ነኝ። መብራቶም የሔዋንም አለ ሌላ
እሺ ወጥቷል። የ driver ስልክ ልስጦትና ይደውሉለት።
እሺ እሺ
ዜሮ ዘጠኝ ሀምሳ አንድ ዜሮ ዘጠኝ
ሀምሳ አንድ ሀምሳ አንድ ዜሮ ሀምሳ አንድ ሰማንያ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ
አርባ ሀምሳ ስምንት አንድ
አዎ ዜሮ ዘጠኝ ሀምሳ አንድ አዎ ሰማንያ ዘጠኝ ሰማንያ ዘጠኝ እ አርባ ስምንት አርባ ስምንት ሰማንያ ሰማንያ እሺ ማቲያስ እሺ፣ ማን ልበል?
ይባላል። ይደውሉለት።
እሺ እሺ እሺ እናቴ አመሰግናለሁ።
አመሰግናለሁ።
መልካም ቀን እሺ